Hello
Hello ሰላም ጤና ይስጥልኝ። Glory Real Estate
አቤት።
Glory Real Estate እሺ።
መረጃ ፈልገው ነው።
አዎ።
ምንም በተመለከተ
እ መኖሪያ ቤት
Okay። ይቅርታማ ቤት ምን ላይ ነበረ ያዩት?
እ ምን ላይ ነበረ ያዩት ማስታወቂያውን?
እ ቴሌቪዥን ላይ ቴሌቪዥን ላይ አዎ።
እንከፍ ሁለተኛ እንዳትደውይ እሺ። እዚህ ስልክ ላይ መስመርሽን ነው ማዘጋልሽ።